በምንቻኳ
አብሮ ይስጥልን። እንትን national ID ተመዝግቤ ነበር እና message እስካሁን አልደረሰኝም በተባለው ሰዓት፣ የጓደኛዬ ግን ደርሶታል።
እሺ ስልክ national ID ዎችን contact ያደርጋሉ። ዘጠና ሰባት ሰባ ዘጠኝ
ዘጠና ሰባት ሰባ ዘጠኝ
አዎ መደወል ነው።
አዎ ደውለው እነሱ ናቸው። ወይም ደግሞ ሰማንያ አምስት ሰላሳ ስድስት ላይ ደውሉ። እሺ
እሺ ዘጠና ሰባት ሰባ ዘጠኝ ደውል።
አዎ አዎ።
እሺ እሺ።
እናመሰግናለን። መልካም ቀን።
እሺ